ሄሎ ሄሎ አቤ ወይ መልሽ ደወልኩልዎት።
ችግር የለም እ፣ ይቅርታ በሽታዬ እ፣ ሽምግልናችን አልመጣም ያሉኝ እና ከትናንት ወዲያ ያለው መጣል ያሉት
አይ አልመጣም ሁለቱም አልመጣም
ስለዚህ አራት ማለት ነው አራት ፕሮዳክት
አይደለም ሽንኩርትና ድንች ነው ግን ድንች ሁለቴ ነው የታዘዘው ሽንኩርት አንዴ ነው
ሰው ሁለቱ ድንች አልመጣም ያሉኝ አዎ አዎ ሁለቱ ድንች አልመጣም አዎ ሰው እንደዛ ከሆነ አሁን በሽታዬ ድንች order የተደረገው አምስት ሳይሆን አራት ኪሎ ማለት ነው
አዎ አራትና ለብቻው ደግሞ አለ ሌላ
እ፣ ከዛ ለብቻው ያለው ደግሞ አምስት ማለት ነው አዎ የመጀመሪያ አራት ሁለት።
ኪሎና እና ለብቻው ደግሞ አምስት አዎ ለየብቻ Okay
አዎ
እ፣ ሽንኩርቱ ደግሞ ሶስት ኪሎ ማለት ነው አንዳንድ ኪሎ አዎ ሶስት አዎ አዎ በቃ እሺ እሺ እናቴ፣ እሺ መልካም ቀን እሺ